ሄደን ወይ- ጠይቂያት አለ ብላኛለች።
እሺ ወይ ላምበረት ወይ ጎሮ ሄደ ነው የምትይዘው ማለት ነው። እስከ አምስት ሰዓት ከሀያ
እም፣ ጋርመንት ጋር ነኝ ሲያልፉ መውሰድ አይችሉም
ሀይሌ ጋርመንት እ፣ በጎሮ ነው ወይ ላምበረት ነው ያለች።
ጎሮ ወይ ላምበረት ነው ያሉት አዎ
እም፣ okay በቃ እሺ ስልኳን ላኪልኝ እሷ ደውልላት ኦኬ፣ ደስ ይስ ነው አዎ እሺ